ሄሎ ጤና ይስጥልኝ ጠብታ አምቡላንስ ሰላም አቤት ከዴሎ ፖሎቲ ነበር የምደውለው ኬት ሲኔቱ ኦርደር አላወጣልኝ እና እ
እንደሚደረገው
ምኑ ሲኔ እንትን ኦርደር አያወጣም ምኑ
እ ማለት ኦርደር ፈልጌ ኦርደር ስለው ሲኔቱ ጋዜቦ ይልና ሰርች ነው የሚያደርገው
ይቅርታ እናት ይሄ ጠብታ አምቡላንስ ነው እኮ እ ጠብታ አምቡላንስ ነው አምቡላንስ ነው አዎ ተሳስተሻል እሺ